ሄሎ ጤና ይስጥልኝ እግዚአብሔር ይመስገን።
አቶ ታሪኩ አቤት።
የምደውለው ከፌዴሬሽን ምክር ቤት ነው።
እሺ። አዎ አንድ አውቄ ነው።
አቤቱታ አስገብተዋል በሀያ አዎ አዎ።
የመጣው ሀያ ሁለት አይደለም አቤት።
የመጣው ትላንትና ነው የደረሰኝ።
ትናንት ነው። አዎ አዎ ግን አጣሪ ጉባኤ የወሰነው አመቱ ነው።
አዎ አንድ አመት የአንድ አመት አንቀበልም። ከስድስት ወር በ- ስድስት ወር ነው።
እንትን ነዋ እ ደውሎ የነገረኝ የለም።
አይ እንደ አይ እንደዛ ምንም እንትን reason አይቀበሉም አይቀበሉም። ስድስት ወር ያለው ነው እንትን የተባለው ተብሏል። ምክንያት ካለት ምክንያቱን አያይዘው አብረው ያስገቡ እንጂ እና ማስገባት አቤት አልችልም አቤት አቤት አቤት።
ማስገባት አልችልም። ምክንያት ካለት ነው ምክንያት ካለው ነው እንጂ አለበለዛ አመት የሞላውን አንቀበልም።
ምክንያቱም ጉባኤ እ አጣሪ ጉባኤ በስድስት ወር ውስጥ በተወሰነ በስድስተኛ ስድስት ወር ውስጥ ነው እኔ እኮ የተከታ- እየተከታተልኩኝ ነበረ። እኔ መጨረሻ ላይ እንዲያውም ይሄን ነው ያወቅኩትም እንዴት ነው ቆየብኝ። ስልክም አልተደወለም፣ ውሳኔው አልደረሰም። እኔም እ ጉዳዩን እየተከታተልኩኝ ያለሁትና ቶሎ ይፍጠንልኝ ለማለት ማመልከቻ ለማስገባት ሲሄድ ነው አይ ተወስኗል ተብሎ እኮ የተነገረኝ።
እንጃ እንግዲህ አላውቅም። እኔ እንደዛ ነው የተባልኩት። እኔ ስለዚህ ለማንኛውም ም- ሰው ምክንያት ምክንያት አንድ ምን ቢል አመት እኔ እንግዲህ ምክንያት ምን ብለው እንደሚያቀርቡ አላውቅም። የሆነ ነገር የሚያያዝ ነገር ላኩ።
እሺ፣ እዚህ ያመጣለሁ። እሺ፣ እግዚአብሔር ይስጥልኝ። እሺ